ለው ጤና ይስጥልን በዩቲዩብ
ሰላም። ነገ አለ አስራ ሁለት ሰዓት አለ ትኬት ለመግዛት ነበር።
ከስድስት ሰዓት እስከ አስር ሰዓት ከዚያው Economic Association ህንፃ ላይ ነው ያገኘን።
እዛው አዎ ተመዝግበዋል።
ተመዘገብኩ።
እሺ ይመዝገቡ።
መቼ?
አሁን አሁን ነው? እሺ።
ስምዎትን እባክዎት እንግዲህ
ሰው ላስመዘግብ ነው።
ምን አሉኝ?
ሰው ለማስመዝገብ ነው ለእኔ አይደለም።
እሺ ችግር ለሰው ሰውየውን ስም የሚመጣው ማን አሉኝ?
ልዕልት አባይነህ ልዕልት አባይነህ።
እሺ መስመር ላይ ይጠብቁን።
እሺ።
ልዕልት አባይነህ አዎ።
ስልክ ቁጥር
ዘጠኝ ሀያ ሁለት ሀያ ሁለት ሰባ ስምንት
የልጅቷ ስልክ ነው።
አ እሺ ሰባ ስምንት ሰማንያ ዜሮ ሰባት
ሰማንያ ዜሮ ሰባት ሀያ ሁለት ሰባ ስምንት ሰማንያ ዜሮ ሰባት እሺ እ ብዛት አንድ አንድ ነው።
አንድ ነው።
እሺ ስለ ደወል እናመሰግናለን። መልካም ቀን ይሁንላችሁ።
ሰላም ሁኑ። እሺ።
እሺ እሺ